Hello አብሮስ ኤፍሬም ነኝ ከአርባ ምንጭ።
እሺ
አንዴ ኳስ system ኡ ላይ አልገባ ብሎ አስቸገረኝ። ሌላ ቦታ ላይ ይገባል፣ ግን እም ኳሱ ላይ ብቻ አንባረኝ።
እሺ ኳስ እየገባልህ አይደለም system ላይ አዎ
ሌሎች game ኦች እየገቡልህ ነው ሌላዎች game ኦችም እ ሌላ በቃ ሌላ ኢንተርኔት connection ከ connection ነው ብዬ ሌላ ነገር ይሰራል፣ ግን እሺ ኳሱ እንትኑ ላይ link ኡ ላይ ግን አይገባም። admin ኡ ላይ እሺ እምቢ ብሎኛል።
እሺ ምን ሆኖ አንዴ እንደሆነ።
አንዴ ጠብቀኝ ሄሎ ወይ ምንድን ነው የሚለው ኤፍሬም ስትሞክረው ለማስገባት ኢንተርኔት ኢንተርኔት እንደሌለኝ ነው ምን የሚያሳየው። ወደ ኋላ ነው የሚፈ- የሚመልሰው። በሽዲት የሚለው ላይ ይገባል፣ ግን እሺ ሎጊን ሳደርገው ሰርች ያደረገ ቁጭ ነው የሚለው።
ኦኬ እሺ
እንደዛ ነበር።
ሄሎ ወይ ኤኒ ዴስክ ላክልኝ ቴሌግራም ላይ እስኪ እሺ እሺ
እሺ